ሄሎ
ሄሎ
ሰላም ጤና ይስጥልን ቤት ቤት
አዎ ደስ
እሺ፣ ምን አልከኝ?
WhatsApp WhatsApp ላይ እኮ አልወጣልኝ። እናንተስ እንዴት ቤት ምን ልልክልን ነበረ?
እ እ እንትን ቴሌ ብር ቆርጦ የላክልኝን ማታ በቻፓ ቆርጦ withdraw አድርገህ ነው Deposit deposit እ እ?
Deposit
እሺ text ኡን ነው አ text ኡን ላክ ብላችሁኝ ነበረ።
እ አትጠቀምም እንትን
WhatsApp እ ከፍቼ ነበረ። ቴሌግራም ላይ ነበር የላኩላችሁ። አሁን ከፍቼ ደግሞ እ፣ እዛ ላይ ቤት ቤት ብዬ search ሳደርግ የለም።
አልመጣለን ቤት ቤት የሚል አ
በቀይ ሎጎ
እ በቀይ
በቀይ ሎጎ እ ፈልጌ አጣሁ። የለም እ እ?
ሲያቅተኝ ነው የደወልኩት። ፈልጌ አጣሁ። search አድርጌ ማለት ነው ቤት ቤት ብዬ
እሺ ስንት process ላይ ነው የሚለው ያሉት የነበረው trans እንትን deposit አደረገው deposit አዎ፣ ማታ ነበር ያደረኩት። ማታውኑ ቴሌግራም ላይ ላኩላችሁ ለእናንተ ማለት ነው።
በቻፓ ነበር ያደረገው በቻፓ
በቻፓ ነው ያደረገው አዎ አዎ አዎ አዎ።
እሺ የእነሱን ስልክ ልስጥህ ደውለህ ታናግራቸዋለህ
እሺ የቻፓ ስልክ ነው።
አዎ ኦኬ ይቻላል። አንዴ እሺ ዜሮ ዘጠኝ ስልሳ
ኦኬ አንዴ እሺ አንዴ እሺ ደበር
ስልሳ ስልክ ላይ ያዙበት ሰባ ሁለት
እ እ ሰባ ሁለት ቅድሚያ ሲጫት መከነ ፊት ይላል ሙሉ ጊዜ እኮ አንዴ ሊያዝና ፊት ያከስ ነው ፊት ችግር የለም በቃ። እሺ ዜሮ ዘጠኝ ስልሳ እሺ ስልሳ ሰባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት ሰባ ሁለት
እሺ እዚህ ላይ ጠይቃቸው እሺ ቴሌግራማችን ለጊዜው አሁን እየሰራ ስላልሆነ ነው
እሺ እስኪ ተስተካከል እሺ